ጤና ይስጥልኝ ዲስፖርት ነው ባኮ የምልወደው ካቻል ሰራለኝ እኮ አላወጣልኝ ያካሩት
ምን አሉኝ?
በካቻ አጣልህ አለኝ
ምንድን ነው የሚሉት?
ሁሉ ስፖርት አይደለ አዎ ምንድን ነው የሚሉት? ሊያወጡ ሲ እ- እ ካቻ ምን የሚለው አፖሎጂ ምናምን ነገር ዊካንት ምናምን ነገር በት ዊካን አንብል የ- ቱ ፕሮሰስ ዮር ሪኩዌስት የኔትወርክ ችግር ነው። እንደዛ ሲሆን ሎጋውት ሎጊን ያድርጉና ከእንደ አዲስ ሞክሩት።
ኧረ የሰራ ነው ግን አዎ ደግ- እንደዛ ካሉት ድጋሜ screenshot ያድርጉና በቴሌግራም ይላኩልን።
እሺ